መውደዳችን ደበቅበቃ አደርገን የማፍቀርን ነገር ሚስጥሩን ሸሽገን ተረስረስ እናርገው እኛው ተፈላልገን ተረስረስ እናርገው እኛው ተፈላልገን አይኔም አይንሽን ሲያባብን ፍቅር ቀልብሽ ሲያዳብን መውደድ ሲያበዛሽ ወደኔ ገደምደም ስትይ ከጎኔ ድፍን አካልሽ ይሞቃል ሳቅሽ ጨዋታን ያደምቃል ፍቅራችን ጎሌ ዘልቃል ፍቅራችን ጎሌ ዘልቃል ቃል ኪዳንን የፍቅርን ቤት ዋልታ መሰረቱን ሸፍና አርገን ያቆየነው እንደሆን የመፋቀር እምነቱን ጽናቱን ስንዋደድ ለእምነታችን ብለን ብንከፋም የእኛ ፍቅር እንደ ብረት ምሰሶ እድሜው ይዘልቃል እንጀን አይጠፋም የእኛ ፍቅር እንደ ብረት ምሰሶ እድሜው ይዘልቃል እንጂን አይጠፋም መዋደዳችንን ደበቅ በቃ አድርገን የማፍቀርን ነገር ሚስጥሩን ሸሽገን ተረስረስ እናርገው እኛው ተፈላልገን ተረስረስ እናርገው እኛው ተፈላልገን ማሸብረቅ ለራስ ቢጠቅምም መታመን በጌታ የለም። ማማሪ ባለቤቱ ነው፣ ከሰው ማደሪያው ክብር ነው። መቆነጃጀት ቢበዛ ደም ግባት ብቻን አይገዛም። ፍቅርን በውበት አይወዛም። ፍቅርን በውበት አይወዛም። ውሎ ያደር አካል ሰረገላው መሰስ ይላል በቁንጅና በራስ ገላ ማመኑ እንደ ሰባራ መርቶ ዜፍላ ስለ መውደድ ደፋም ቀናም ያለ ይጠቀማል መቼም ቢሆን የቁን ፍቅር የቁን ነው ተገብገብ እንዳረገ ይገርማል መቼም ቢሆን የቁን ፍቅር የቁን ነው ተገብገብ እንዳረገ ይገርማል መዋደዳችንን ደበቅ በቃ አድርገን የማፍቀርን ነገር ሚስጥሩን ሸሽገን ጨረስረስ እናርገው እኛው ተፈላልገን ጨረስረስ እናርገው እኛው ተፈላልገን ጨረስረስ እናርገው እኛው ተፈላልገን ጨረስረስ እናርገው እኛው ተፈላልገን ጨረስረስ እናርገው እኛው ተፈላልገን